ላለው ባኩ
ማለት ሰላም ነው አብለን እግዚአብሔር ይመስገን።
መንገድ ላይ ነዳጅ ቄራ አካሄዱ እንትን ብለብኛል። ትመክማላችሁ ይቅርታ ምን አሉኝ?
መንገድ ላይ መኪና ሲቆም ምናምን ነዳጅ አልቆት እንትን አላችሁ አድርጎታላችሁ?
አዎ አዎ። የት አካባቢ ነው የቆሙበት?
ቄራ ጎፋ ጎፋ።
ወደ ጀርመን ሄጀ ዞር ብሎ ኦኬ። ስሙት ማን ልበል?
መሐመድ አብደል እዚህ በዚህ ነው የምናገኘት?
እንደዚህ ሀያ አንድ አርባ አራት ሀምሳ ሶስት ግሬታ መኪና ኦኬ እሺ እሺ እሺ። ባለሙያ እልክልዎታለሁ ይጠብቁኝ።
ነዳጅ ዞር የመጡት አዎ አዎ። የእነሱን ኮንታክታቸውን እልክልዎትና ይዘውልዎት እንዲመጡ ማለት ነው። እሺ እሺ።
ይቆያሉ?
ደውዬ ኮንታክት ላድርጋቸውን አላሳውቀው። አንድ አምስት ደቂቃ ይጠብቁ። እሺ እሺ እሺ። ቻው